Hello ሰላም ጤና ይስጥልን ችክችክ
ጤና ይስጥልኝ አንድ order አሁን complete አድርጌ ነበርና check ታደርጊልኛለሽ status ኡ
Hello አቤት
እሺ ምን ነበር ያሉ
አንድ order አድርጌ ነበርና status ኡን check ታደርጊልኛለሽ እሺ ቁጥር ይንገራል እርግጠኛ ለመሆኑ ዜሮ ዘጠኝ አስራ ሁለት እሺ አርባ አንድ አስራ አራት ሰማንያ ስድስት አርባ አንድ አስራ አራት ሰማንያ ስድስት
ሚኪያስ በሚለው አዎ ሚኪያስ
ምንድን ሽንኩርት ነበር አዎ
አዎ አዎ ሞልቶሎታል ይሄ አስር ኪሎ ግራም አስር ኪሎ ሆነ አዎ እሺ ድል መቼ ነው deliver የሚደረግልን ለነገ ነው የሚመጣሉት complete ስለሆነ አ፣ ነገ ስንት ሰዓት እንጠብቅ ሰው እንትን ለማለት ነገ ሙሉ ቀን ነው አ፣ እነሱ የት አካባቢ ነው አያት
አያት ነው አዎ አዎ እስከ በቃ ሙሉ ቀን የ- የብዙ በዛው ለእግረ መንገዳቸው ይዞ ስለሚመጡ የሰሚቴ ምናምን Okay እያራገፉ ስለሚመጡ ሲደርሱ ነው የሚደውሉሉት Okay okay እሺ ጥሩ እ፣ ከዚህ በፊት order ያደረኩትኝ እንትን refund አልተደረገልኝም አዎ fail ያደረገቡት አዎ እሱ ይመለስልዎታል Okay እሺ መልካም ቀን እናመሰግናለን ቴንክ ዩ እሺ